ጤና ይስጥልኝ። ከቢጂአይ ጥሪ ማዕከል የምንደውለው ደንበኛችን OK ከቢጂአይ የጥሪ ማዕከል እሺ
የቢጂአይ መለያ ቁጥር የያዘች የጽሑፍ መልዕክት በስልክዎ ተቀብለዋል?
መለያ ቁጥር
አዎ፣ በስልክዎ ተቀብለዋል።
መለያ ቁጥር text ተደርጎልኛል።
እሱን ለማረጋገጥ ነው ደንበኛችን። መልካም ምሽት ይሆንልዎት።
እሺ